ጤና ይስጥልኝ አሊባባ።
አቤት አቤት። አሁን ስልክ ሰተሽኝ ነበረ እንደዚህ ስልኩ ዝግ ነው።
የትኛው?
አሁን ባለ አስራ አራት ምናምን ሰተሽኝ ነበር። አስራ አራት አርባ አራት ዜሮ ዜሮ ነው
እሱ ይሰራል አባት እየሰራ ነው።
ዝግ ነው አሁን ያለው ስንት ብለው ነው የያዙት?
እ ስንት ብለው ነው የያዙት?
አርባ አራት ዜሮ ዜሮ ሰማንያ አራት አስራ አንድ አይደለም ሰማንያ ሰባት ነው።
ሰማንያ ሰባት
አስራ አንድ
ነው። እሺ እሺ አዎ
እሺ